hello የቬጋሱን ሰጡ እ?
ከቢሮ ደውልልህ ከቢሮ ነው የምደውለው።
እሺ
የቬጋሱን የ- ሰጡ የቬጋሱን አልሰጡኝም። የቬጋስ ደህና ነኝ።
እዛ ከሆንክ እ?
ታገናኘኛለህ።
እሺ
የለንም አላዘጋጀም ገና hello hello ወኔ ወይ ከቢ ነበር የምደውልልህ በመቶ እሺ።
ሁለት ሀምሳ ሰባት ሀምሳ ስድስት ያለው order አ ከዚህ በኋላ ምን ያህል ደቂቃ ይጨርሳል?
የተወሰነ ይቀራል እዚህ ፈጤራ ስላ- ስላዘዛችሁ አንድ ላይ ፈጤራው ትንሽ ይቆይበት
ምን ያህል ደቂቃ?
አንድ አስር ደቂቃ አስር ደቂቃ ከዚህ በኋላ አ
አይ እንደዛ ከሆነ ይቅር። እሺ እኔ cancel በቃ እሺ አድርጉት።
እሺ ይቅር cancel አድርጉት።
እሺ ችግር የለም
እሺ
hello hello ናቲ ትተኩጣ። እሺ cancel ይሆናል።
እቺ ልውጣ።
አዎ ትተኩጣ cancel ይሆናል። አልደረሰም አስር ደቂቃ እያለኝ ነው።
እሺ ደግሞ ሂዷል ያንተ ለዛ ነው እሺ customer አልቀበልም
እሺ እሺ እሺ እሺ
ካንስል ነው የሚሆነው